አስተለማ አሊባባ
መስቀል ፍለወር ጋር ነበርኩ። የቱ ጋር ነው እናትዬ?
መስቀል ፍለወር ናዝራ ሆቴል የት ጋር ነሽ?
ናዝራ ሆቴል ጋር ልበ- ልድረስ? ናዝራ አ- እና እየ- ምኑ ጋር ናዝራ ጋር ነኝ።
እኮ ናዝራ ጋር ከሆኑ ትንሽ ወደ ላይ ሲሄዱ ዩተርን አለ።
ዩተርን አለ። ወደታች ልውረድ? ናዝራ ልለፈው?
በስተቀኝ በኩል ነው የሚገቡት። በስተቀኝ በኩል በስተቀኝ አዎ፣ በናዝራ ሳይ በስተቀኝ በናዝራ አይደለም። ናዝራን ትንሽ ወደ ላይ ሲወጡ U-turn አለ።
ልለፈው? ናዝራ አዎ፣ ናዝራን ትንሽ ወደ ላይ ሲያልፉ U-turn አለ።
U-turn አለ። እሺ በስተቀኝ በኩል ይገባሉ። በስተቀኝ ሲገቡ አፍሮሊንክስ ሞተር የሚል አለ። አፍሮሊንክ አፍሮሊ በአፍሮሊንክ አዎ፣ ሞተር ትክክል። በሱ ሬክላም ትክክል ሲገቡ ማሊባባዎች ሬክላማችን ይታያል።
ፖሪንክ አለ። አዎ አዎ። በሱ ልግባ?
በሱ ሬክላም ትክክል ይግቡ። ማሊባባ ይታያል።
እሺ
እሺ